ሌላችን seven બોલો
ሰላም ሄሎ ሄሎ ሄሎ ፓስፖርት የሶስት expired ሊያደርግ ሶስት ወር ነበር የቀረው ማለት ነው እሺ እና በእሱ በረራ ማካሄድ ይቻላል?
አዎ ግን ከፓስፖርቱ በ- በሁለት ወር ውስጥ መመለስ አለበት
ምን አልከኝ?
በሁለት ወር ውስጥ ደርሰው መምጣት ይችላሉ በሁለቱ expire ከማድረጉ በፊት ማለት ነው።
expire ሊያደርግ አንድ ወር እስከሚቀረው መብረር ይችላል
አመሰግናለሁ።
እሺ እናመሰግናለን ስለደወሉ መልካም ጊዜ